ይመስለኛል። አሁን ተረድተኸኛል።
ትምህርት ቤት ጤና ይስጥልን።
አብሮ ይስጥልን። ምን ነበር?
withdraw withdraw ብዬ ነበር አልገባም።
መቼ ነበር ያደረገው?
ዛሬ እሺ፣ አሁን ደወልክበት ስልክ ቁጥር ነው የዌስት ቤት ስልክ ቁጥርህ?
አዎ አዎ እሺ።
ወጣ አልኩብሻ ሪላክስ
ስልሳ ሺህ ብር ነው በአጠቃላይ።
አዎ አዎ
እሺ፣ ሶስቱን በሳንቲም ፔን ያዘዝከው አይደለ?
አዎ እሺ። እሺ፣ ሶስቱ ወዲያው ይገቡልሃል። ያኛው ግን በ Chapa ስለሆነ የታዘ- የታዘዘው ትንሽ ቆይቶ ነው የሚገባልህ። እሺ፣ እሺ confirm አድርገዋል።
አዎ confirm አድርጌልሃለሁ። የገቡኝ ነው በ SantimPay ን ያዘዝኩህ፣ ያኛው ይገባልሃል። እሺ፣ መልካም ምሽት።